Hello?
ሄሎ Hello?
ሄሎ Ouais. Hello, እ፣ c'est moi.
አቶ ሀቢብ ነው አይደል?
Hein, hein, hein? Asra?
አቶ ሀቢብ
Asra?
አቶ ሀቢብ ሀቢብ Ah, ah, ah, ሀቢብ ነኝ። አዎ።
እኮ ከመቶ ፈቀደ ነው የምደውልልዎት እሺ፣ እሺ፣ እሺ፣ እሺ።
እና የሽልማቱን ቦታና ታይም ልንገርዎት። ሮብ አራት እሺ።
ሰዓት ሮብ አራት ሮብ።
ሰዓት ላይ አዎ።
ፒያሳ ቸርችል ሆቴል አጠገብ ኢትዮ ቴሌኮም ዲሲ ገባ ትምህርት ቤት ኢትዮ ቴሌ እ፣ ፒያሳ
ይሰማል?
ዳን ይምልኝ ሊገምልኝ።
ሮብ አራት ሰዓት ላይ ነው ሻርፕ መ- ማር
እሺ ሄሎ
ወይ ይሰማል ይሰማል። ሮባ ፒያሳ ቸርች- አይደለ?
አዎ ፒያሳ ፒያሳ ቸርች እሺ።
ቸርችል ሆቴል አጠገብ አዎ
ምን አጠገብ
ቸርችል ሆቴል ቸርች ሆቴል አጠገብ አዎ ፒያሳ ከዛ እ፣ ሊሴ ገብረ ማርያም ትምህርት ቤት ላይ ቀጥሎ ያለው ኢትዮ ቴሌኮም አለ
እሺ። ምን ገብረ ማርያም ሊሴ ገብረ ማርያም ሊሴ ዲሲ ገብረ እሺ ዲሲ አዎ፣ ዲሲ እዛ ገብረ ማርያም እሺ እሺ አዎ፣ እዛ ትምህርት ቤት አለ እዛ ኢትዮ ቴሌኮም shop አለ እዛ ነው
እሺ እሺ እሺ እሺ አሁን በ time ኡ መድረስ አለቦት ምክንያቱም እነሱ አዎ።
ስለመቶ ስለሚሆን በዛ እሺ።
time በአራ- አራት ሰዓት ነው የሽልማቱ እንትን።
እሺ እሺ እሺ አራት ሰዓት ሮብ ሮብ አዎ ሮብ እሺ thank you እሺ እሺ